Hello ጤና ይስጥልኝ።
ሰላም እንዴት ነህ?
አብ-
stand-up comedy
stand-up comedy ዛሬ ስምንት ሰዓት እና ከምሽቱ ሁለት ሰዓት ነው ያለው። የስንት ሰዓቱን ነው መታደም የፈለጉት?
ስንት ሰዓት ነው የሚጀምረው?
እ ከስምንት ሰዓት እስከ ዘጠኝ ተኩል እና ማታ ከሁለት ሰዓት እስከ ሶስት ተኩል Hello ወይ የስምንት ሰዓቱ
እሺ ስሙትን ይንገሩኝ እሺ ጌታቸው
ጌታቸው ማን ሀብቶም
እሺ ስልክ ቁጥር ይንገሩኝ የዘጠኝ አስር
አስር ዜሮ ስድስት ዜሮ ስድስት ሰላሳ
ሰላሳ ስልሳ አንድ
እሺ ለስንት ሰው ነው ቦታ ማስያዝ የፈለጉት ለእኔ ብቻ
እሺ እ ትኬቱን እዛው ያገኛሉ በቦታው ከቻሉ ቀደም ብለው ይድረሱ
እዛው ነው የማገኝ ጌቱ አዎ እዛው በር ላይ ትኬቱን ያገኛሉ መግቢያ አራት መቶ ብር ነው እሺ እሺ እናመሰግናለን መልካም ጊዜ ይሁንልዎት